ሄለው
ወይማ ጤና ይስጥልኝ።
ያው ርስት ነው ከቤት ቤት ነበር እንደውለው።
እኮ ቆየን እኮ እናንተን የጠበቅን።
እሺ እ ምንድን ነበር የቤት ማን ነው ወይስ የጎልደን ሬስ ነው የምታጫወተው?
ኬን ነው ኬን ነው
እሺ የወይድ ኬኖ ነው ቀዩን አዎ።
ነው።
አ መች ነበር ዲፖዚት ምናምን የጨረስከው?
እንትን ነው የሰጧት ቼክ ሰጥቻት ቼክ መቼ ነበር
እ፣ ዓርብ ዕለት ነው እና
ያለፈው አርብ?
አ እሺ በቃ check አድርገን እዛ ላይ እንጽፍልሃለን። እሺ እንትን እ፣ በ agent ሴ- ስም save ስላልተደረገ check እያደረጉ ስለነበር አ፣ ነው የቆዩት።
በጣም ቆየብን።
በቃ እሺ check እናድርግና ቴሌግራም ላይ እንጽፍልሃለን። ይቅርታ በጣም እሺ።
እሺ